ሚኒስትር ለምቤክስ ቤት ዮናስ ነኝ። ምን ልርዳው?
ዮኒ ሰላም ነው?
አለን ይመስገን። ምን ልርዳዎት?
የሆነ betting ቆርጬ ያ እንትንም ብቻ ነው፣ ሌሎቹን አላወቅኳቸውም። የአዳማ ብቻ ነው ጨዋታ ያወቅኩት፣ ሌላውን አላወቅኩትም። ታውቂያለሽ፣ እንደ- እንድታይልኝ ነበር።
እሺ cashier ኮዱ ንገሪኝ።
አስራ አራት አስራ አራት ሰላሳ ሁለት ሰላሳ ሁለት ሀያ አንድ ስድስት ስልሳ ስድስት
ሀያ አንድ ስድስት ስልሳ ስድስት ኧረ ስልሳ ስድስት ብቻ እሺ ጨዋታው lost ነው። ደንበኛችን እ
lost ነው። ይህ ትኬት ብዙ አለው አዎ፣ በአራት ጨዋታ lost ነው እና አንድ ደግሞ postpone እንደሆነ ጨዋታ አለው።
በቃ አካባቢ እናመሰግናለን።
እሺ መልካም ቀን።
ዮኒ
አቤት ሄል- ምን ምንድን ነው betting ይቆማል ምናምን እያሉ ወሬ የሚያናፍሱት?
አይ እ፣ እንደዛ የሚባል ነገር እንኳን የለም።
ቆማ አዎ ኧረ አይቆምም። ጀምር ኦንላይንም ስለሆነ ምንም የሚቆም ነገር የለም። እሺ